ፈተና ወጀብ ቢበዛ አይተናል ሕዝቡን ሲያበዛ በሕይወት አንዴ ጠርቶናል እግዚአብሔር መቼ ትወናል እግዚአብሔር መቼ ተወና ፈተና ወጀብ ቢበዛ አይተናል ሕዝቡን ሲያበዛ በሕይወት አንዴ ጠርቶናል እግዚአብሔር መቼ ትወናል እግዚአብሔር መቼ ተወና ፍቅር ነው የናዶ ሽቶ ወለደን ተሰቅሎ ሞቶ ጉድጓድ መብረቅ ቢሆንም በሕይወት አለን አሁንም በሕይወት አለን አሁን ፈተና ወጀብ ቢበዛ አይተናል ሕዝቡን ሲያበዛ በሕይወት አንዴ ጠርቶናል እግዚአብሔር መቼ ትበናል እግዚአብሔር መቼ ተወና እንኳን ደጁን ክፈቱ የጸጋው ፈልቷል ትቱ ተራክፏል ሸክማችን ምሕረቱ ቢፈስልን
ምሕረቱ ቢፈስልን
ፈተና ወጀብ ቢበዛ አይተናል ሕዝቡን ሲያበዛ በሕይወት አንዴ ጠርቶናል እግዚአብሔር መቼ ተወናል እግዚአብሔር መቼ ተወና ተጽናንቷል አርፏል ልባችን በእሳት አጥሯል ግጥራችን አንወድቅም አንሸነፍም ይዞናል የአምላካችን ስም ይዞናል የአምላካችን ስም ፈተና ወጀብ ቢበዛ ፈተናን ሕዝቡን ሲያበዛ በሕይወት አንዴ ጠርቶናል እግዚአብሔር መቼ ትበናል
እግዚአብሔር መቼ ተወና
ሕይወት ነው የጽድቅ ጥላ ያብርሃን ቃል የተመላ አንተ ጣፋጭ ምግባችን እግዚአብሔር ቸሩ አምላካችን እግዚአብሔር ቸሩ አምላካችን ፈተና ወጀብ ቢበዛ ፈተና ለሕዝቡን ሲያበዛ ሕይወት አንዴ ጠርቶናል እግዚአብሔር መቼ ተወናል እግዚአብሔር መቼ ተወና መኳንን ደጁን ክፈቱ የጸጋ ፈልቷል ትቱ ተራክፏል ሸክማችን ምሕረቱ ቢፈስልን ምሕረቱ ቢፈስልን ፈተና ወጀብ ቢበዛ ፈተና ሕዝቡ ሲያበዛ ሕይወት አንዴ ጠርቶናል እግዚአብሔር መቼ ተወናል እግዚአብሔር መቼ ተወና ፈተና ወጀብ ቢበዛ አይተና ሕዝቡን ሲያበዛ በሕይወት አንዴ ጠርቶና እግዚአብሔር መቼ ተወና
ጌታ ሆይ የአኗኗርህን ጥልቅነት የጌትነትህንም ታላቅ ምስጢር የሚደርስበት የለም። ክብርና ምስጋና ለገናናው ስም ይሁን ለዘለዓለሙ አሜን።